ሄሎ ሄሎ መሬት ዜና ይስጥልኝ።
መብረት ስለም ከዊፕላስ ሶሉሽን ነበር የደወልኩት።
እሺ ባለፈው ዊፕላስ አፕ ላይ ተመዝግባችሁ ነበር ወይኔ እኔ እናት ወጣሁኝ እኮ ከሱቅ እኔ ተቀጣሪ ነበርኩኝ።
ነው? በአንቺ ስልክ ነበር የተመዘገቡት? ሄሎ ሄሎ፣ ነበርኩኝ አቤት በአንቺ ስልክ ነው የተመዘገቡት? hello
አብ-
በአንቺ ስልክ ነው የተመዘገቡት?
አዎ እኮ አሁን እያልኩሽ እኮ በቃ ይቋረጥ okay እሺ እሺ